ኤሌክሽን ዋሽንግተን የህክምና ማዕከል ሄሎ፣
ለማከል ነው።
ዋሽንግተን ሆስፒታል ነው።
እንትን አላችሁ እንደ የኔ ማቤት ኢንፎርሜሽን ፈልጌ ነው።
እሺ፣ እሺ፣ ምን ልርዳሽ?
ከአንገት በላይ እንደ
እ እ ከአንገት በላይ አለን ሰኞ፣ ሮብ፣ አርብ አለን።
እኛ ሮባት አዎ።
ቋሚ ነው
ምን አሉኝ?
ቋሚ ነው አዎ፣
ያው ምን ምን ነው አሉ
ሩዋንዳ ኤምባሲ ፊት ለፊት ቦሌ ሩዋንዳ ኤምባሲ ፊት ለፊት
ሩዋንዳ ኤምባሲ ቋሚ አዎ።
እሺ thank you በጣም